Hello. Hello. ሄሎ
ጋድ ሄሎ ይሰማኛል። እየሰማውክ ነው።
ተቀራኒ order ይዤ ነበር እሺ ንገረኝ። order number ኦቹን ሰላሳ አምስት ሀያ አራት እና ሰላሳ አምስት ሀያ አራት እና ሰላሳ አምስት ሀያ ስድስት እና
ሰላሳ አምስት ሀያ ስድስት ሶስተኛ order አለ።
አዎ ሰላሳ አምስት ሰላሳ አንድ ሰላሳ አምስት ሰላሳ አንድ እሺ፣ አንዴ ጠብቀኝ እስኪ ከፍቱልኝ። መስመር ላይ ጠብቀኝ። ሳሙኤል ና አዎ አዎ ከወርቃ ሰንሻይን ነው የሚሄደው ይሄኛው ሰላሳ አምስት ሀያ አራት ከወርቃ ሰሚት ኮንዶሚኒየም ሳሚ ሰላሳ አምስት ሀያ አራቱን አስወጥቼ ይላለሁ። እሺ እሺ እሺ thank እሺ አ ርስቱ አይደለም እንዴ አስወ ሰንሻይኑን አይደል አስወጭልኝ ያልከኝ?
አይደለም ኮንዶሚኒየም ውስጥ እንዴ አስወጣሁት እኮ እሱ ነው ብለኸኝ ነበር ቅድም።
ኧረ እሱ አይደለም እሱማ እንዴ ሳሙኤል ወይ የእኛ እኮ ነው ተቃራኒ ያዳምጠው።
እ
አስወጣሁት እኮ እሱን አስወጭልኝ ብለህ
እሺ በቃ ችግር የለውም ይሄኛው ውጭ ችግር የለውም የትኛውን?
አሁን ተቃራኒ የሆነ አሁን ነው እንዲያውም ተቃራኒ ሆነ ኧረ በኢየሱስ ክርስቶስ ስም ለልጆ እሺ፣ ያኛውን order ኡን ንገረኝ።
ሰላሳ አምስት ሀያ ስድስት
ሀያ ስድስቱ ይሄኛውን ሀያ አራቱን አንተ ላይ መልሼ አስገባዋለሁ። እሺ ሰላሳ አምስት ሀያ አራት ሳሙኤል አንዴ ጠብቀኝ። እሺ
አለ
በኢየሱስ ስም ምን አይነት ድሮ በእግዚአብሔር ሳሙኤል መንገሻ ነው። በአንዴ ጠብቀኝ።
እሺ
ሳሚ መልሼዋለሁ። እሺ
እሺ ቴንክ
ሳሙኤል
ወየ ወየ
ዝጋው እንጂ እንዴ እሺ እሺ